Hello
እኮ የምንለዳው
Hello ሁሉ ስፖርት ነው የምንለዳው
አ
ሁሉ ስፖርት ነው የምንለዳውት
አ ልመድብ አይመድብ እያለኝ ነው
ምንድን ነው የሚለውት
አ ምንድን ነው የሚለውት
ይመድቡ ስለው አ- አይፈቀድም እያለኝ ነው።
አይፈቀድም
አዎ የሆነ ጽሑፍ ይመጣል።
በቦነስ ነው
አ በቦነስ ነው የሚጫወቱት አዎ
እሺ ከአንድ ነጥብ ሰባት እና odd በላይ ምናምን ብሎ ነው ይመጣሉት ከላይ
አዎ ይመጣል።
እሺ በቦነስ ሲጫወቱ አንድ ነጥብ ሰባት እና ከዚያ በላይ odd ያላቸው አስር ጨዋታዎች እና odd ኡ ጠቅላላ ከሀያ odd በላይ መሆን አለበት በሀምሳ ብር ነው መመደብ የሚችሉት stake በሀያ ብር በሀያ ብር በሀምሳ ብር በሀምሳ ብር ሆኗል ደንበኛችን
ሆኗል።
አዎ
መቼ ዛሬ
ቆየ
እና በሀያ ብር እኮ ትናንትና መድቤ ነበር።
በቦነስ አይደለማ
እና በቦነስ አይደለም አሁን የመደብኩት እስቲ የሚለውትን screenshot አድርገው የላኩልን ቴሌግራም ላይ
በቴሌግራም ላይ አዎ አዎ
እሺ፣ ሁሉ ስፖርት ላይ ነው።
አዎ ስልክ ያዙ ልንገሮት የቴሌግራም
ስልክ ሊያዝ አዎ
በል ስልክ ያዝ ስልክ ያዝ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ሰባ ስድስት ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ በዚህ ላኩ ዜሮ ስድስት እሺ